ጤና ይስጥልኝ ኢቴስ የበረራ መረጃ ማዕከል አባቶችን የምናገረው።
ሰላም ቅድም ደውዬ ነበር እና ሐዋሳ በረራ ትኬት ፈልጌ እሺ ለነገ አሳውቃለሁ ብሎ ነበር። ከፈተ
ለነገ ከአዲስ አበባ ሐዋሳ።
አዎ እሺ አንድ ደቂቃ ይጠብቁኝ።
እ?
አንድ ደቂቃ ይጠብቁኝ እያየሁልዎት። ለስንት ሰው ነው የፈለጉት?
ለአንድ ሰው
እሺ እያየሁልዎት ነው። መሄጃ ብቻ ነው የፈለጉት?
አዎ የጠዋት flight
እንደምንም ብዬ መስራት
እሺ ይቅርታ መስመር ላይ ስላስጠበቅኩት። ነገ ላይ ያሉ በሮች ሙሉ ናቸው።
እ?
ነገ ላይ ያሉ በረራዎች ሙሉ ናቸው ከአዲስ አበባ ሐዋሳ።
ሙሉ ናቸው።
አዎ ለቅዳሜ ነው flight ያለው። እሺ ሌላ ምረዳዎት ነገር ይኖራል?
እ?
ሌላ ምረዳዎት ነገር ይኖራል?
የለም አመሰግናለሁ።
እሺ ደውሉልን። እናመሰግናለን። መልካም ቀን።
እሺ ወንድሜ እሺ